ጤና ይስጥልኝ በክቲቭ
ሰላም ነው።
እግዚአብሔር ይመስገን።
አሚን ክብርሻ የምትባለች ልጠቁማችሁ ነበረ።
እሺ እድሜዋ ስንት ነው?
አምስት ዓመቷ ነው። ያው ማህበረ ቅዱሳን ላይ ፕሮግራም መሪ ነች።
ምን አሉ?
ቲቪ ቲቪ ፕሮግራም መሪ ነች። እዚህ ቲቪ ላይ ነው ያየሁት።
አድራሻዋን ያውቁታል?
አድራሻው እንኳን አላውቀውም።
እሺ ስልክ ስልክ ልስጥዎት እና ስልክ ቁጥር link ኡን ነው የሚልኩልን እንደዛ ከሆነ
okay፣ ቪዲዮውን ማለት ነው።
አዎ
okay፣ እሺ፣ እሺ፣ ስልክ ላክ- የያዙ ልንገሮት። አይ ልንገሮት እሺ።
ዜሮ ዘጠኝ
እ፣ እ፣ ምን አልሽኝ?
ዜሮ ዘጠኝ እ፣
ዜሮ ሰባት
ዜሮ ሰባት አስራ አንድ
አስራ አንድ አስራ አንድ
አ፣ ድጋሚ አስራ አንድ አዎ
እሺ።
ሀምሳ አንድ በቴሌግራም ሰባት ላይ
okay፣ በቴሌግራም ላይ link ኡን ይልኩልናል። ከዛ የእርስዎን ስም፣ ስልክ ቁጥር፣ አድራሻውን አድርገው ይልኩልኛል።
እሺ፣ እሺ፣ እሺ አመሰግናለሁ።
ሰላም እደሩ። እሺ